hello ሰላም ጤና ይስጥልን። hello አቤት መሰረት ነው?
አዎ ከቺፕቺፕ ነበር የምንደውለው።
እሺ ይቅርታ ስለ ቺፕቺፕ ጠይቀውት ነበር። ቺፕቺፕ እንዴት ነው service ኡ? ታስቶታል? መስተካከል ያለበት ነገር ካለ ልንወራበት ነበር የደወልኩት።
አይ ጥሩ ነው
እንዲህ ያልተመቾት ቆንጆ ነገር ነው ተ- ተመችቶኝ አይ እኔ ተመችኛል እስካሁን ም- መስተካከል ያለበት ነገር የሚሉት ነገር የለም።
አዎ እስካሁን ድረስ ምንም የለም
ኦኬ እሺ፣ እናመሰግናለን።
እሺ እሺ።